ጤና ይስጥልኝ። ልስፖርት ነው ባኮ ምደዳው
ትናንትና ወዲያ በልቼ
እሺ
ወደ ሲቪ ብር ላኩት ብሩን እና እስካሁን አልገባልኝም። ምንድን ነው
ከዝውውር ታሪክ ላይ ያልገባለትን ፎቶ አንስ ቴሌግራም ይላኩልን።
እ?
ከዝውውር ታሪክ ላይ አሁን አልገባልኝም ያሉትን ፎቶ አንስተው በቴሌግራም ይላኩልን።
ብሩ ተዘዋውሯል፣ ግን እዚህ ጋር አያሳየኝም ብሩን።
እኮ የዝውውር ታሪክ ውስጥ ይግቡና ያልገባለትን ፎቶ አንስተው በቴሌግራም ይላኩልን።
እሺ